ነገር የለም መረጃ ከመስጠት ውጪ። መረጃ ደግሞ ቀላል አለ። ታየው የዚህን እኮ ነው የምናውቀው እኛ እነ ጀርመን አደባባይ የሄዱ የተመዘገቡ ቴስቱን እኮ አናውቅም። እኛ ቢያንስ የሰሚቱን የሰሚቱን እሱንም እርግጠኛ ሆነ
This is the voicemail service for nine three eight nine six